ጤና ይስጥልኝ ቻፓ።
አሎ
አቤት፣
ሰላም ነው?
እግዚአብሔር ይመስገን። ምን እንርዳት?
ማለት ፈልጋል እንትና game Best Bet አልሰራም እኔ ጋ
እ?
ቴሌ ብር ገንዘብ ሊያስገባን እንቢ ያለች ወዴት ወዴት ድርጅት እ?
ወዴት ድርጅት ነበረ?
በዲቦ እ? እ?
ዲቦስ
እሺ መጣ። እሺ እሺ መጣ። ግፋዶች አንዴ፣ ወዴት ወደ ቤስት ቤት ነው?
አ
እሺ አንዴ የቤስት ቤትን ስልክ ልስጣቸው፣ ለእነሱ ይደውሉላቸው። እሺ
እሺ ዜሮ አንድ አንድ አምስት
ዜሮ አንድ አንድ አምስት
አንድ አምስት አምስት ሀምሳ ሰባት
አምሳ
ሰባት ዜሮ ስምንት ሀምሳ ሰባት
ዜሮ ሀምሳ ሰባት
ሀምሳ ሰባት እንደዚህ ይደውላል።
አዎ ይደውሉ።